Hello ሰላም ጤና ይስጥልኝ ቤት ቤት አብሮ ይስጥልኝ። ሰላም ነው እግዚአብሔር ይመስገን። እንዴት ነህ?
አለሁ አለሁ። ክብሩ ይስፋ።
አለን ይመስገነው።
እሺ አሁን ደውዬ ነበር። አንቺ እሺ፣ አባት።
የኔ እናት መሰለኝ አዋራችኝ።
እሺ ማን ልበል አንተን?
በኃይሉ በኃይሉ እሺ አርባ ምንጭ።
በኃይሉ። እሺ እ፣ ኤልጎ ያለው shop credential not enable እያለ አስቸግሮኝ አሁን እ፣ ነግሪያት እ፣ enable አድርገነዋል ብላኝ ነበር። ስንሞክር መልሶ ያው ነው እ፣ የኤልጎ ያለው ኤልጎ ሾፕ። አዎ እሺ ባህሉ አርባ ምንጫ አዎ እሺ ቆይ አንዴ። እሺ ባህሉ እሺ እሺ ችግር የለም።
እናውጋው አርባ ምንጭ ባህሉ አርባ ምንጭ ነው ያልከኝ? አዎ ባህሉ አዎ አዎ
እም። okay okay እሺ ኤልጎ የሚለው shop አዎ
እሺ cashier ፀሐይ ብቻ ናት አዎ፣ ፀሐይ ብቻ እሺ ደጋግማችሁ ስትሞክሩት ነው እሺ እንደዛ የሚለው ባህሉ እስቲ Okay።
አሁንም ከፍ- ከፍቼልሃለሁ እስቲ አንዴ ሞክረውና እዚሁ የማይሰራ ከሆነ እዚሁ ላይ ንገረኝና password ኡን ልላክልህ
እሺ ቆይ ይሄ አይል ኮኩ ላይ የሚሰራው ልጅ ሌላ ነው። እስቲ ደውለትና
እሺ እሺ መልሼ ልደውልሽ።
እሺ እሺ ይቻላል